hello hello ሰላም ጤና ይስጥልኝ best
account እንዴት ነ- ለመክፈት ነበር።
እሺ best bet dot bet ብለህ ግባ ነው
ምን ላይ እንትን Chrome ላይ ነው?
አዎ Chrome ላይ
ምን ምን ላይ ምን ምን Chrome ላይ እ best bet dot bet ብለህ ጻፍ
dost bet best bet
እ ከዛ dot ታረግና bet እሺ እሺ በእንትኑ አይሰራም ነው በ application ኑ
አይ በ application ነው የለው አይሰራም።
አዎ እሺ በብር እንዴት ነው የምናስገባው? እንዴት ነው የምናወጣው?
register ታደርግና እ ከዛ በቀኝ በኩል deposit የምትላለች አ እሷ ውስጥ ማስገባትም ማስወጣት እንችላለን በቴሌ ብር ማለት ነው።
አዎ
እሺ thank you። እሺ እሺ